አምቡላንስ አምቡላንስ አገልግሎት
አምቡላንስ ፈልገን ነበር እ
አምቡላንስ ፈልገን ነበር።
እሺ የት አካባቢ ነው?
ላሊበላ ላሊበላ አክ-
እ አክሱም ላሊበላ
ላሊበላ ከተማ ላሊበላ ከተማው
አዎ
ምን ነበር የተፈጠረው? ሌላ የለም
እወልድ እ እ
እወልድ ነበር ምን ነበር
እወልድ ልትወልድ ነው? እሺ እንደዛ ከሆነ አቅራቢያ ያለ ጤና ጣቢያ ይደውሉ፣ or አምቡላንስ ይደውሉ። እኛ ከዚህ አንደርስም እዛ ድረስ አዲስ አበባ ውስጥ ነው ያለ ነው።